Hello? Hello? ሄሎ ጤና ይስጥልን። አይሰማም?
ይሰማል።
ሊንተስቶን ሆምስ ነው የምንለርዶት።
ቁጥሩን ከተነጨ ነው እርዳታ ምንድን ነው ምዝገባ ምናምን እንዴት ነው የሚያስፈልገው? አክሲዮን ማህበረሰብ እሺ፣ አክሲዮን መመዝገብ ፈልገው ነው። እሺ፣ አሁን ላይ ስምና ስልኮትን መዘገብና ሐምሌ አንድ ላይ ይጀመራል። ሐምሌ አንድ ላይ እንደውሎታለን። ስሞት ማለት
ስሜ ሙላቱ ሙላቱ
ሙላቱ አየለ።
እሺ ማስታወቂያውን ከምን ላይ ነበር ያገኙት?
እ አይ ሬዲዮ ላይ ነው።
እሺ ይሄ የእርሶ ስልክ ነው አይደለ? ሰላሳ አምስት ቤቱ።
አዎ።
እሺ ሐምሌ አንድ ላይ ይጀመራል። እንደውሎታለን።
እሺ አመሰግናለሁ።
እሺ መልካም